እንትን ፈልጌ ነበር። ድሬዳዋ በረራ ስንት ሰዓት ነው አባቴ?
የዛሬ በረራ ነው የፈለጉት?
የዛሬ በረራ
check ላድርግሎት፣ አንድ ደቂቃ።
እሺ እና ጎንደር ቆይ
ይቅርታ አሉ።
እና እሺ ንገረኝ።
አለ ያ ይሉ ጎንደርም መሄጃ ነው ያለው።
እ እ የድሬዳዋ መሄጃ ነው።
መሄጃ ቻው
ዛሬ ዘጠኝ ሰዓት ከሀምሳ አምስት የሚነሳ አለ ለአስር አስር ጉዳይ
ለአስር አስር ጉዳይ አዎ ለአስር አስር ጉዳይ ነው ወይስ ለዘጠኝ ሰዓት ከአርባ አምስት ዘጠኝ ሰዓት ከሀምሳ አምስት ከሀምሳ አምስት አዎ እሺ በቃ ጥሩ። እሺ እንደዛ ከሆነ እሺ እ፣ በዛው ካላስገርኩ ጎንደር እንትን ይልኛል። ሁለት ሰው ነበር የምንሄደው።
ጎንደር እሺ አዎ
የጎንደሩም ለዛሬ ነው።
አዎ ዛሬ ነው አንድ ላይ ነን።
መሄጃ ብቻ
አዎ ሜጃ
የጎንደር በረራ ሙሉ ነው።
ሙሉ ነው።
አዎ ስንት ሰዓት ነበረ ግን?
ለነገ አለ
ነገ አለ። ስንት ሰዓት ነበረ ግን ሰዓቱ?
ሰዓት እ እ፣ የከሰዓቶቹ ላይ አስር ተኩል ላይ እ፣ ስምንት ተኩል የሚነሳ ነው ያለው።
ስምንት ተኩል ብቻ።
አዎ
በቃ እሺ፣ አመሰግናለሁ። እሺ አባቴ፣ እናመሰግናለን ስለደወሉ።
እሺ እሺ።